hello፣ ስጥልኝ ምን ልታዘዝ? ቴሌቪዥን
አብሮ ይስጥልን። የሆነ ሽልማት ደርሶ ሳይገባ ሊቀርቶ ምንድን ነው? ትኬት፣ coin፣ የአየር ሰዓት ይገባሉ
የአየር ሰዓት ይገባሉታል። ትንሽ የ system ችግር ስላጋጠመና ይገባሉታል።
በሀያ አራት ሰዓት ውስጥ ይሸለማሉ ነው የሚል ሀያ አራት ሰዓት አልፎታል፣ ግን አል- አል- አልደረሰ
ልክ ነው፣ ግን ትንሽ የ system ችግር ስላጋጠመና ይገባሉታል። እሺ
እሺ